ఫోర్ జీబీనా ఫోర్ జీబీ ఆరామ్తోనే ఉన్నాను ఆరామ్ అది నేను మీకు చెప్తాను ఇంక నేను తక్కువ ሶስቱን አዝበናት ይዛን ሳትመስከር በይታ ነው በቃ ብላ ግማለች። እሺ ገባሁ።
ሌላ ሄላ አቤት አልደወለላችሁም?
እ፣ ልጁ አለ እንዴ አይ የደወልኩለት?
በአስራ አንድ ቤት ደውሎ ነበር።
እ?
በአስራ አንድ ቤቱ ደውሎልሽ ነበር ቅድም ስልካችሁ አይሰራም።
እስኪ አሁን ደውልልኝ በይው ላገናኘውና ይቺ ትጋፈጠን በይ ሳልወጣ ወደ ላይ እሺ እደውልለታለሁ።
እሺ ስደውል አያነሳም።
እሺ